Hello
ወይ
order ነበር ዘጠና ሰባት ስልሳ ሰባት
ዘጠና ሰባት ስልሳ ሰባት እሺ
delivery charge ይልኝ እስኪ እንዴ አይደለም ተቃራኒ ሆኖብኝ ተቃራኒ
ለመደብህ
ምን
delivery charge ማለት እሱም ያው ነው አንድ ያለ እሱ ሌላ delivery charge ነው ያለው ስላለ እሺ ንገረኝ ተቃራኒ ሆነብህን
ዘጠና ሰባት ዜሮ አምስት
ዘጠና ሰባት ዜሮ አምስት
እሱን ዴሊቨሪ ቻርጅ ትጨምራለሽ ጨምሮ ነበረ ቀነሱት ተጨምሮ ነበረ ቀነሱት
አቀይ ከፒዛ ሀት ሰሚት ዲፍረንት ስቴት ይሄ ኬስ ነው
ይሄ ከሱ ይሆን ልጅ ነው
እሱ እዚሁ ጠብቀኛለሽ መስመር ላይ